ሄሎ
ሄሎ፣ አቤት፣ ሄሎ፣
ሄሎ፣ አቤት፣ አይሰማም?
ይሰማል? አሁን
አቤት፣ እድር ገበያ ነው የደወሉት።
እድር ገበያ አዎ።
እሺ፣ እ- እ- እቃ አዝዤ ነበረ ለዛሬ ይደርሳል ተብዬ አልደረሰልኝም።
የት አካባቢ ነው?
ሐዋሳ ሐዋሳ ሐዋሳ።
አዎ፣
እሺ፣ ከፍለዋ
ከ- ከፍያለሁ።
ስሙትን ይነግሩኛል? ይቅርታ፣
አዎ፣ ሀብታሙ ደጀን
ቱታ ነው።
ቱታ
ቱታ ከሆነ ተን- ዛሬ ነው የሚላከው። እስከ ማታ ይገባል።
ማታ ይገባል።
አዎ፣ እስከ ማታ ይገባል ብለን እንጠብቃለን። አንድ ላይ ስለሆነ የሚወጣው ወርደን አዎ፣
ይገባሉታል፣ ይደውሉሎታል ስንት ሰዓት ድረስ በጠበቅ
ይደውሉሎታል እንደደረሰ ያው መንገዱ ስለማይታወቅ
አይ በእርግጠኝነት ልጠብቅ የፈለኩት ሰዓት ቢኖር በዚህ ሰዓት ጊዜ እጠብቃለሁ።
መኪ የመኪና ጉዳይ ስለሆነ አጉል እንዳናረጉት ብዬ ነው። ድንገት ሊፈጥንም ቀስ ሊልም ስለሚችል ብዬ ነው። exact time
ሰዓቱ እሱ አይታወቅም።
እንደደረሰ ይደውልሎታል።
አዎ ወደ እላፊ ካመሸ ብዬ እኮ ነው። አሁን እዚህ አንድ ከመሸ ሰዓት ችግር የለም። ከመሸ ያሉበት ቦታ ይመጣል። ችግር የለም።
እሺ።